ብዙ እንትን የተደወለ አላቸው እያንዳንዱ ይኸውልሽ ያስገባዋል
ሄሎ
ሄሎ ጤና ይስጥልኝ እግዚአብሔር ይመስገን።
እ ከችፕችፕ ነው የደወልኩሎት መልሻ እሺ፣ ናፍቆኝ ከችፕችፕ።
ነበረ አቤት እሺ፣ እሺ ይቅርታ በጣም በቃ ነገ እንልክሎታለን በቃ እኔ እንደምንም ብላችሁ ብቻ አ፣ ላኩልኝ። ምክንያቱም ከበጀት ነፃ አድርጋችሁ ነው። በቃ ቺፕቺፕን ተማመኘ አ፣ አምስት ቀን ጠብቄ አይ በቃ በረን መልሳትን ውሰዱት በይልኝ እያልኩ ነበር። እሺ አ፣ እናመሰግናለን።
በቃ ነገ እንልካለን ትራኮን ኖት አይደለ
ትራኮ አሁን ትራኩን በእሷ ስር ነበር።
ስለዚህ አ፣ የስ ይሁን እ፣ ነገ ነገ ቡልቡላ ነኝ አክቹዋሊ እኔ ራስ ስለዚህ የእናንተ ቦሌ ከተማ ቡላ ይሁን
ቦሌ ቡልቡላ ይሁንልኛ።
በቃ እሺ እሺ ሰዓት ላይ ነው ግን የሚ- እንትን የሚለው ነው ሰዓቱ አይታወቅም ኤግዛክት ሰዓት እንኳን አይታወቅም በእውነት አ፣ አይ አንዳንዴ ከቢሮ ለስራ መኪና ይዤ ስለምወጣ አ፣ የቱ ጋር ፒክ እንደማደርግ በቃ ትራኮን አድርጊልኝና በትራኮን ትራኮን ላዳነች ላዳነች ይሰጣል በቃ ድራይቨር ደርሶ ነው የሚደውለው ተቀያሪ ስልክ ይሰጡታል እ?
driver ሲደርስ ለእርሶ ነው የሚደውለው እና ተቀያሪ ስልክ ይሰጡታል ከሌሉ እርሶ።
በቃ ስልክ ግን በቃ ያንሱላቸው እንዳይመለስ በቃ ትራ- እ፣ ት- ትራኮን ከ- የኔን ቁጥር እንትን ከምትይ ዜሮ ዘጠኝ አስራ አንድ ሀመላት አዳነች ባዳነች ይሁን በአዳነች ይሁንልኝ አዎ፣ እሷ እንትንልና እሺ እሷ ይዛልኝ ትመጣለች እሺ እሺ በጣም ይቅርታ እንግዲህ እኔም ትንሽ ኧረ ችግር የለውም አዎ፣ እኛ እንኳን ነን አደረ ጥፋተኛ ይቅርታ ኧረ ምንም ጥፋት አላጠፋችሁም። ያ- አንዳንድ ጊዜ ሰፕላይ ሊያንስ ይችላል። ያንን እንትን ብዬ ነው።
እሺ እሺ እናመሰግናለን እናመሰግናለን።
እሺ